መቅዲ ዛሬ አስራ አንድ ሰዓት ነው የምንወጣው። አስራ አንድ ተኩል እ እ
ሄሎ ሄሎ፣ ሰላም ጤና አቤት።
ይስጥልን።
አብሮ ይስጥልኝ።
አላዛር ወንዲራጅ አዎ እኔ እ ከዊ ፕላስ ድርጅት ነበር የምደውለው።
okay እኛ እሺ።
application ላይ ተመዝግበው ነበረ።
አዎ ግን respond አላደረጋችሁልኝ።
እ በአሽከርካሪነት ነው ወይስ በተጠቃሚነት ነው የተመዘገበው?
በ driver በአሽከርካሪነት okay፣ በ application ውስጥ ከመጨረሻው ድረስ ተመዝግበዋል?
አዎ ሞልቻለሁኝ። የቀረ ነገር ካለ ያው ይመልህ ነበር ራሱ አይደል?
አዎ፣ አምስተኛው step ድረስ ሄደዋል። admin ኑ እስኪያሳልፍሎት ይጠብቁ የሚለውን አዎ።
አግኝተዋል።
አዎ ኦኬ አዎ እዛ ኦኬ ኦኬ እንደሱ ሆነ እስከ መጨረሻው ሞልተዋል ማለት ነው። ስለዚህ አዎ።
እ እንደውልሎትና በአካል መጥተው ቢሯችን ድረስ በአካል መጥተው ውል መፈጸም ይችላሉ።
እሺ የት ነው office አችሁ?
እ ብ- እ ሳሊተ ምህረት ጃክሮስ ም።
መሄዳ መሄጃ ጋር አስናቀ ም።
ማስታወቂያን ካወቁ እሱ አ።
ፊት ለፊት አቢሲኒያ እ ባንክ ያለበት ህንጻ አለ። እሱ okay ላይ ሁለተኛ ፎቅ ላይ ነን።
እሺ እሺ፣ ደውልኝና እና ስትል ይመጣል።
እሺ በጣም ደስ ይለናል። ያው አገልግሎታችንን ልዩ ስለሚያደርገው ነገር ሰምተዋል አይደል?
እሱ ያለውን ነገር መጥተን ደግሞ ቢሮ በስ- በትክክል ብናወራ ይሻል።
ልክ ነው። አዎ እንደውላለን። እሺ እሺ እሺ በጣም እናመሰግናለን። መልካም ቀን።
thank you። እሺ እሺ እሺ